ጤና ይስጥልኝ። ቀስ ለኒን ከብስት ቤት ምልር ነው።
አቤት ወጥቶልን እኮ ብር ምንም ሊሰጠን አልተቻለም እኮ ብር አልተላከም፣ ምን አልተላከም። ምንድን ነው ቆይ?
ትኬት አሸንፈው ነው
አዋ አይ ትናንትና ለዛውም ያለቀ እኮ ጭሮ ያሉኝ ነው ታደለ እ ጭሮ አካባቢ ነው አ ጭሮ ሶስና
እኮ። እሺ አንዴ ቆይ፣ እያናነገ እያናገርናት ነው እኮ። ቆይ አንዴ ኦፍሳይ በመፈለግ ነው
እኮ ልክ ነው እኮ። አንዴ ቆይ፣ መልሼ እደውልልዎታለሁኝ። ቆይ